ጤና ይስጥልኝ ቤት ሄሎ
ሄሎ አቤት አቤት ሰላም ነው አለ እስካሁን withdraw ይደርሳል ብሎኝ እስካሁን አልደረሰኝም።
የትናንትና ነው አይደለ transaction ኑ
አዎ
እ ትንሽ ታገሳቸው እስኪ
እንትን ወይም ወደ መመለስ ይቻላል ወደ game እነሱ ናቸው መመለስ የሚችሉትና ትንሽ ስልክ ደግሞ ጠብቋቸው አልነሳል እኮ አዎ በጣም busy ሆነው ነው ምናልባት busy ሆኖባቸው ነው የሚሆነው ስልኩ
እንጃ ስንደውል አያነሱም።
እ ታገሷቸው የሁሉንም manual እያስገቡላቸዋል ነው
እሺ፣ አይ ልንጫወትበት ነበር።
እሺ መጠበቅ ነው ያለብን እኛ ማድረግ የምንችለው ማሳወቅ ነው እንጂ እነሱ ስለሆኑ transaction ኑን ወደዚህ ወደዛ የሚያደርጉት እም፣ ትንሽ ጠብቋቸው እኛ የቻልነውን እያደረግን ነው
እሺ፣ አሁን ይሰራል ግን ከሌ- ከቴሌ ብር አዎ እየሰራ ነው አሁን ትላንትና ማታ ላይ ነው ትንሽ fail ያደረገው እንጂ አሁን እየሰራ ነው እንትን እምቢ አለኝ። አሁን withdraw ባረግ ለራሱ ማለት ነው እ ቴሌ ብር አያመጣም። ወደ ቴሌ ብር ማ- መላክ አልችልም።
ቴሌብር ቆይ እስኪ አንዴ
ይሁማ ቴሌ ብር የለም። የንግድ ባንክ ባ- ባንክ ምናምን ያለ
ሄሎ አቤት እ ይቅርታ አሁን እ ወጥቶ ነበረ አውጥተውት ነበረ ከእንትኑ ላይ
እ
ቆይ እስኪ አንዴ ቼክ እናድርግ አንዴ ይቅርታ አ፣ እኔን አውጥተውት አይደለም ነበር አንተን ነው አንተን ነው እ ሳንቲም ፔል አይተኸዋል ምናችን አይ፣ በቻፓ ነው በሳንቲም ነው የሞከርከው ያ- የላኩት ነው
አይ ቻፓና ሳንቲም ተጠቅመህ አይደለም ትልከው ወደ account ትልክ ቻፓ ቻ- በቻፓ ነው በሳንቲም እስኪ አይደለም።
በሳንቲም ሞክረው ሳንቲም ፔ ላይ ነበረ ከቻፓ ላይ አውጥተውት ነው ለጊዜው
እሺ፣ እንደዛማ በዛማ በታችኛ ይሰራል።
ይሰራላ አዎ በሱ አዎ።
ሞክረው እሺ እሺ መልካም ቀን